ጤና ይስጥልኝ።
አብሮ ይስጥልን።
ወይዘሮ ዘይነባ
አዎ እንዴት ነው? ሰላም ነው
ሰላም ነኝ። ሰላም ናችሁ?
አለን። ከ Flintstone Homes ነበር ምደውልሎት።
እ አስታውሱኝ ቢሮ ብቅ እላለሁ ብሎኝ ነበረ።
አዎ ብዬ ነበረ እ እመጣለሁ። መምጣት የሆነች ጉዳይ ገጥማኝ ሰሞኑን እ ወደ ክፍለ ሀገር ሂጄ ነው okay።
እና እመጣለሁ።
ሲመለሱ ይመጣሉ።
አዎ አዎ።
እሺ፣ እሺ። መልካም ቀን።
እሺ እሺ።